ጤና ይስጥልኝ።
ሄሎ ይሰማል?
ካፌ ነበር ደውል ይሰማል?
አዎ።
እሺ ይቅርታ ተቋረጠ።
ካልጨረስ ካልጨርሼ ነው ብለህ
ችግር የለም። እኮ ሌብሮ ሙሉ ስንገባ ሌብሮ የተመዘገበበትን ሙሉ ስሙትን ይገኝ ሀብቱ ቸኮለ
እሺ ሀብታሙ ቸኮለ እንትን የምን ያለ ብር ነው?
ብር ነው ብር
ለም- ዲፖዚት ማድረግ ሲሞክሩ እምቢ ያሉት የብር መጠን ያህል ነው።
ሰባት መቶ ምናምን ሰባት መቶ አምስት ብር ነው።
ሰው እሺ፣ እባክህ ስልክ ቁጥር ጾትና እም፣ በዛ ስልክ ቁጥር በቴሌግራም ስክሪንሻት አለው ከቴሌ ብር ቀነሰብን ስክሪንሻት ላኩልን። ስልክ ቀንሶ ግን አ- አልቀረም መሰለኝ ቀንሷል።
ቴሌ ብሮ ታነሰም እ፣ አልቀረም ገና ፖዚት ለማለት ሞክር እኮ አ- እንትን አይለኝ አ- እንትን አይልኝ ለዛ ነው።
እዛ ከሆነ የ- የቲንግ ሳይ እነሱ በኩል የ- የጥሪ ማላቸው ላይ ብለው እርዳታ ይጠይቁ። በእኛ በኩል ሳያስተላለፉ ይካሉት ብቻ ነው።
እ፣ ኦኬ አልቀነስም። ስሞክር ነው አያስገርም ሎጊን አያደርገኝ ስሞክር ብቻ ነው ወይም ስሞክር ነው አያስደርግም።
አዎ፣ ስለዚህ የቤቲንግ ሳይት በተጨማሪ እርዳታ ይጠይቁ። በእኛ በኩል ተጨማሪ የሚፈልግ ነገር ካለ ማንኛውም ሰው ደውሉ።
ኦኬ፣ አመሰግናለሁ።
ለምረድ እንሰራለን።
አይ ልከኛ አደርጋለሁ።
እሺ፣ ስለደወሉ እናመሰግናለን። ሌሎች ሌላ ሰባት ካሉ ሰሞች ማለት ነው።
በጣም አመሰግናለሁ ከልብ ከልብ